ጤና ይስጥልን ምን ልታዘዝ አባቴ
compact ፈልጌ ነበር በባንክ ያለው ካለ
ያሪስ compact ሁለት ሺህ ስምንት ስምንትም ቢሆን አስርም እሺ ሁለት ሺህ ስምንት አለ እኔ ያሪስ compact ከባንክ ጋር ይወጣልዎታል ሁለት ነጥብ ሁለት የሚባል አለ
okay ሁለት ሺህ ስንት አስር ድርድር ይኖረናል ባንክ ይወጣልዎታል ምን ያህል percent ይሆናል ባንክ ባንክ ስምንት መቶ ሺህ ይወጣልዎታል
እስከ አንድ ሚሊዮን ብር ማድረግ አይቻልም
እኮ አንድ ነጥብ ሁለት በ cash ሊከፍሉ ነው
ዋጋውና ዋጋውን እንትን ነገር ድርድሩ ላይ እንትኑ ድርድሩ አላልሽኝም cash ኡ እኮ ድርድር ሲሆን በ- እንደዛ አይወርድም አባት አንድ ሚሊዮን የምናመቻች ከሆነ እንደዛ አይወርድም አይቀንስም አንድ ዘት እሺ ወይ እስከ- እሺ ወይ ከዚያ ያነስ ያላለ ወይም ደግሞ ስድስት ሰባት ምናምን ሁለት ሺህ ስድስት አለን ሁለት ሺህ አስራ ሰባት ከሀምሳ የሚባል አለን
እሺ
እሱም ይወርድ ይወጣልዎታል የዚህ ምን ያህል ይመቻችልኛል ባንክ እስከ ስድስት መቶ ሺህ ይወጣል
ስድስት መቶ ሺህ
አረ ግን ጌታ ግን አሁን እንደዚህ ግን እየገዛን